ሄሎ
ሄሎ ጤና ይስጥልኝ። እንዴት ዋላችሁ?
ሰላም ነው?
እግዚአብሔር ይመስገን። አሁን cash out አድርጌ አንድ ሺህ ብር አልገባልኝም ወደ ቴሌ ብር።
እሺ አሁን የደወልክበት ነው የቤት ስልክ ቁጥር?
አዎ አዎ።
ወደዚህ ወደ ቴሌብር account ነው አይደለ?
አዎ አዎ።
confirm አድርጌልሃለሁ። እሺ ገብቶልሃል፣ check አድርገው።
Thank you እሺ እኔም አመሰግናለሁ። መልካም ነው።
ሁላችንም